ሄሎ
ሄሎ ሄሎ አሳየ ነው። አገኘኸው customer ኡን?
አላገኘሁትም። ምን ደውላለሁ ብላችሁ ጠፋችሁ። እኔ እየመሸብኝ ነው።
በቃ እሺ። የት ምግብ ቤት ነው?
ሲስተር
ሲስተርስ ካፌ ጃሞ። እሺ ቆይ አንዴ መስመር ላይ ጠብቀኝ። እ አዎ አሁን ያናገርኩት ነው። ይም- ይመልሰዋል። ለቡ ነው ላፍቶ ነው ጃሞ በቃ እዛው መልሰው። እሺ
ምግብ ቤት መ- አሳየ ነው hello መልሰውና አሳውቀን።
ሄሎ ሄሎ ወይ
እ መልሰውና አሳውቀን። እሺ ነገርኩኝ። እሺ እሺ ቻው።